Hello?
Hello. Hello
ሄላዊ አቤት።
እሺ ምን ልርዳ?
እንትን ነበር ቤት ቤት እ፣ ኮ- ኮዱን ጠፋብኝና password ኡ አ
አሁን ሌላ ለመቀየር ፈልጌ ነበር። ሌላ እንደ forgot password የሚል አለ። ሎጊን አለ።
የምታደርግበት አለ አይደል? እሷን login እና- ትነካታለህ።
እሺ እሷን ስትነካት ስልክ ማስገቢያ ይመጣልሃል።
ይመጣላ።
የያዝከው ስልክና ቤት ቤት የምትጠቀመው ስልክ ተመሳሳይ መሆን አለበት። እሱን ትሞላለህ እዛ ላይ እዛ ላይ እሱን ከሞላህ በኋላ send ስትለው password ይልክልሃል። temporary እሺ።
password ማለት ነው። እሱን password እንደ አዲስ password መጠቀም ትችላለህ።
እዛች ላይ አንዷ ላይ ብቻ ነው የምሞላው
አንዷ ማለት password ኡን የሚጠይቅበት ቦታ ላይ አ፣ የሚጠይቅበት ቦታ ላይ username ኡ ላይ ስልክህን አ፣ የቤት ቤት register ስታደርግ እንደሞላኸው ማለት ነው።
okay። እሺ እሺ፣ እሺ።